hello hello መልሼ ደወልኩኝ ከቺፕቺፕ እሺ እሺ ማ የ driver ስልክ ልስጦት ይዞት የወጣውን
እሺ
አርባ አንድ
ዜሮ ዘጠኝ አርባ አንድ እ ሀያ አምስት ሀያ አምስት ያዥልኝ ክሪስታ ዜሮ ዘጠኝ አርባ አንድ ሀያ አምስት ዜሮ ሰባት እሺ ሀያ አምስት ዜሮ ሰባት አስራ አንድ
እሺ ሀያ አምስት ዜሮ ሰባት አስራ አንድ አዎ ናትና ይባላል ይደውሉለት እሺ እሺ ማ ቴንክ እሺ እናመሰግናለን መልካም ቀን ሰላም ሁኚ